ሄሎ ሄሎ፣ ሰላም ነው።
እግዚአብሔር ይመስገን።
ምንድን ነው በአብዛኛው ስልክ አታነሱ? ቅድም ሳትደውልላችሁ አታነሱ።
busy ነበርኩኝ፣ በጣም busy ነበርኩ። ይቅርታ።
በዛኛው በአርባ አንድ በአርባ አምስቱ ማለት ነው። አርባ አምስት okay።
አርባ አራት አርባ አራት አይነሳም እሱ ነው ወይ?
አርባ አምስት አርባ አራት አርባ አራት የምልህ የሆነ ስልክ አላችኋል?
አዎ፣ ዜሮ ዘጠኝ ሰማንያ ሰማንያ አምስት አራት አርባ አምስት አዎ
አይነሳም።
አዎ፣ ረጅም ሰዓት ደውለዋል። አንድ ሁለት ጥያቄ አለኝ።
ሄሎ፣ ሄሎ ሄሎ፣ ሁለት ጥያቄ ዋይ አለኝ።
ሄኒ